ጤና ይስጥልን ቤተሰቤ ተባኮ ምንረዳ
ጤና ይስጥልኝ ቀርቶ እየበላችሁኝ ነው አይደል?
ሄሎ
ወይ ቤት ሳልመድብ ገንዘቤን ከአየር ላይ የሚወሰድብኝ ምንድን ነው? እየተበላው ይቅርታ በጣም አሁን ነው አዎ፣ ምን ነው አቫተር እየመደብኩ ነው።
አዎ አቫተር ትንሽ ይሾ አለ መሰለኝ አሁን እሺ፣ አሁን አመልሱልኝም ይመለስልሃል ግን ትንሽ ጠብቅ እሺ ጭራሽ ተበልቼ ነው system issue ስላለ ነው በልቶ ሳይሆን ይመልስልሃል ካልተበላ አልመጣችም ነበር ና